ድንግል ናት ዛሬም ለዘላለምም ስኖር በዚህኛው ምድር በመጪውም ዓለም እርሷን አምባ መጠጊያ ዋሳ አድርጌ ለነፍሴ ሰይጣንን ክጄዋለው አምኜ በስላሴ ሰይጣንን ክጄዋለው አምኜ በስላሴ ምስክሬ ድንግል ናት ዛሬም ለዘላለምም ስኖር በዚህኛው ምድር በመጪውም ዓለምም እርሷን አምባ መጠጊያ ዋሳ አድርጌ ለነፍሴ ሰይጣንን ክጄዋለው አምኜ በስላሴ ሰይጣንን ክጄዋለው አምኜ በስላሴ የወደቀ ነውና የተጣለ ከምድር ኃጢአት ለማሰራት ዕለት ዕለት የሚጥር ክጄዋለው ጠላቴን ደግሜ ደጋግሜ በሐዋርያት ጉባኤ ቤተ ክርስቲያን ቁሜ ምስክሬ ድንግል ናት ዛሬም ለዘላለምም ስኖር በዚህኛው ምድር በመጪውም ዓለምም እርሷን አምባ መጠጊያ ዋሳ አድርጌ ለነፍሴ ሰይጣንን ክጄዋለው አምኜ በስላሴ ሰይጣንን ክጄዋለው አምኜ በስላሴ ፈቃድ ክፉ ግብሩን ነው ፈቃዱን ቀድሞ አውቆ እንደ መንፈስ አርበኛ ለመኖር ተጠንቅቆ ክጄዋለሁ እያልኩኝ ካለው በኃጢአት ስፍራ አልካድኩትም ገና ነኝ አብሬው የምሠራ ምስክሬ ድንግል ናት ዛሬም ለዘላለምም ስኖር በዚህኛው ምድር በመጪውም ዓለምም እርሷን አምባ መጠጊያ ዋሳ አድርጌ ለነፍሴ ሰይጣንን ክጄዋለው አምኜ በስላሴ ሰይጣንን ክጄዋለው አምኜ በስላሴ ድንግል ሆይ ቅደጅልኝ የመጥፎ ግብሬን ማቅም ነጩን በፍታ አልብሽኝ ልመላለስ በጽድቅም ከዚህ ዓለም መከራ አድኝኝ በኪዳንሽ ደግሞም ከክፉ ጋኔን ዳግም ሲመጣ ልጅሽ ምስክሬ ድንግል ናት ዛሬም ለዘላለምም ስኖር በዚህኛው ምድር በመጪውም ዓለምም እርሷን አምባ መጠጊያ ዋሳ አድርጌ ለነፍሴ ሰይጣንን ክጄዋለው አምኜ በስላሴ ሰይጣንን ክጄዋለው አምኜ በስላሴ በሴቲቱ በዘሯና በዘሩ ጠላትነት መኖሩን ታውቋል ገነት ሲኖሩ ድንግል ሆይ አስጠልኝ ልሸሸግ በጥላሽም ከዘሮችሽ ስለሆንክ የታመንኩ በልጅሽ ምስክሬ ድንግል ናት ዛሬም ለዘላለምም ስኖር በዚህኛው ምድር በመጪውም ዓለም እርሷን አምባ መጠጊያ ዋሳ አድርጌ ለነፍሴ ሰይጣንን ክጄዋለው አምኜ በስላሴ ሰይጣንን ክጄዋለው አምኜ በስላሴ